Hello ጤና ይስጥልኝ ቤት ቃል ኪዳን ነው የምንለብሰው።
አሁን ገንዘብ እንትን ቤት ቤት ላይ አስገብቼ እሺ verify አልሆንልኝም።
deposit ነው deposit አድርጌ እሺ deposit message ኡን ቴሌግራም ላይ የላኩልን
አይ በቴሌግራም እንጂ አይሆንም።
deposit message ኡን የላኩልና ከዛ በቻፓ ላይ ያደረጉት አዎ እኮ ለቻፖች እናሳውቃቸውና ያስገቡላቸዋል።
አይ እና በቴሌግራም እንትን ልበል ዜሮ ዘጠኝ ዜሮ ሶስት ቤቱ ላይ ይላኩል deposit message።
አይ እሺ መልካም ምሽት።